ምስራቅ ጎጃም እርግጠኛ አይደለሁም። እሺ ብሩን ያለውን ብር ማለት ነው።
ወይ ኤፍሬም እንዴት ነህ?
አለ አለን። ምን ነበር የፈለከው? ይቅርታ
እ እዚህ ጋር አሁን ኬነው እ የኬነው ራውንድ አስራ ስምንት ምናምን ብሎ ነው የሚጀምረው።
እህ፣
የቲቪ ላይ ደግሞ ስልሳ ሶስት ብሎ ነው የሚጀምረው።
ቲቪ ላይ ስልሳ ሶስት ብሎ ነው የሚጀምረው።
አዎ ስልሳ ሶስት አምሳ ብሎ ነው የሚጭ- የሚ- የመጨረሻው። በቃ ራሱ ነው ራሱ ብሎ ነው ራሱ።
የትኛው shop ነው እንደዛ የሆነው?
ሙሉ ሽ- አሁን የተከፈተው ሙሉ shop እንደዛ ነው።
እስኪ ስማቸውን ንገረኝ ኤፍሬም።
እሺ የተከፈተው ስሞን እ እንደ ሻላ ምናምን የሚለው ነው።
ሻ- አዎ፣ ሻራ ኤፍሬም ነው። ሻራ ኤፍሬም እ ደግሞ እ ዶር ማንዴ
ዶሮ ዋጅቦ ዶር ማንዴ
ኦኬ። እስኪ
እና ዋጅፎ መቶ የሚላል
okay ገባኝ። የሁሉም ሱቅ እንደዛ ነው አይደለ?
አዎ እንደዛ ነው።
እሺ በቃ እንደ ይስተካከላል። እሺ ገና አሳውቅሃለሁ ቴሌግራም ላይ።
እሺ እሺ እሺ
እሺ thank you እሺ እሺ ኤፍሬም እሺ እንዴ